ጤና ይስጥልኝ።
ጤና እግዚአብሔር ይመስገን።
ጤና ይስጥልኝ።
አይሰማም?
ይሰማል። ደምሰስ በረዳ ነው።
አዎ፣ ነው።
እሺ፣ ከ ArifPay ነበር የምደውልልዎት። ሎዛ እባላለሁ።
እሺ፣
እሺ፣ ደንበኛችን እ ላለፉት ጥቂት ቀናት ምንም አይነት transaction በ POS ማሽኑ እየፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
አዎ፣ ምንም ችግር የለም። ተጠቃሚ ያለመገኘት ነው።
እሺ፣ እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎ።
እሺ።
እሺ።